Good afternoon, Capital City Spa. Just speaking, how may I assist you?
አብሮ ይስጥልን።
ሰላም እንዴት ዋሉ?
የሆነ ስልክ ነበር ማታ ማታ እንትን እየተቆረጠብኝ
ይቅርታ የደወሉት ካፒታል ሆቴል እና ስፓ ነው።
እ ካፒታል ሆቴል ነው የደወሉት።
እና
ሄሎ
አዎ፣
እህ
ቀጥታ ወደ ቴሌዎች ነው ለመደወል የፈለጉ።
ቴሌ አይደለም ካፒታል ሆቴል እና ስፓ ነው። ደግሞ ሞ- ይሞክሩት።
ና አዎ